ሁለት ሶስት ነው ባኮ
ትኬት በአንድ የፈረሰ ነበረና ተመላሽ ብር አልገባልኝም።
ትኬት ቁጥሩን ይዘዋል።
አዎ እሺ ንገሩኝ።
ሰላሳ አንድ ሰላሳ አንድ ዜሮ ዜሮ እሺ ሰማንያ አምስት
ሰማንያ አምስት ሰማንያ ስድስት
ሰማንያ አምስት ብለው ስንት ነው ያሉት? Hello
Hello ሰማንያ አምስት ብለው ስንት አሉ?
ሰማንያ ስድስት እሺ ሰማንያ ስድስት አስራ አንድ
በኦንላይን ነው።
አዎ እሺ አስተላልፌ እሎታለሁ።
እሺ እሺ